ማርማራታ በዚህ ደስ አይልም።
ሄሎ ሄሎ
አቤት፣ hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከችፕችፕ ነበር የምንደውልልዎት።
እሺ
እ፣ አንዳንድ ጥያቄዎችን ልንጠይቅዎት ነበር። እርስዎ order ካደረጉ ትንሽ ቆይተዋል። July ላይ ነበር የመጨረሻ order ሩ እና አ maybe ቅር ያሉት ነገር ካለ ቢስተካከል ብለው የሚነግሩን ነገር ካለ እ፣ አረ፣ feedback ለመቀበል ነበር የደወልነው።
አይ ቅሬታ የለኝም። አጋጣሚ ል- ክፍለ ሀገር ሆኜ ለዛ okay።
ነው order ማድረግ ያቆምኩት።
okay እሺ። እ፣ ያው አሁን ላይ ብዙ ነገሮችን አስተካክለናል። በዛ ላይ አሁን ላይ ቅናሽ ስላለ እ፣ ያው order እንዲያደርጉ ነው የደወልነው።
እሺ አይ እከታተላለሁ፣ notification ስለሚመጣ አዎ፣ ግን ያው ስለምመለስ እመለስ እቀጥላለሁ። እሺ እሺ፣ እሺ። እናመሰግናለን። መልካም ቀን።
አሜን።
እሺ